ጤና ይስጥልን Best Bet ነው የምንረዳው?
Best Bet ነው።
አዎ
አዎ፣ ወደ ቴሌ ብር እኮ ትላንትና አስር ሰዓት ተኩል ላይ ልኬ እስካሁን አልገባም።
ይሄ ነው ቤት ቤት ስልክ?
አዎ፣ አይደለም። ኧረ እሺ ንገረኝ።
ዜሮ ሁለት እም፣
ዜሮ አራት ዜሮ አራት ሰማንያ አራት እሺ ሰባ አምስት
ስንት ብር ነው?
ሶስት መቶ ብር
እንዴ እሺ already ለ SantimPay ያሳውቀውልሃል። ደግሜ ያሳውቅልህና ማለት ነው ይገባልሃል። እሺ ዛሬ
ይቆያል እንዴ?
እ ይቆያል እንዴ? እስኪገባ አይ አይቆይም፣ አሳውቅልሃለሁ።
እስኪ ልደውልላቸው ለነሱ።
ትችላለህ። ዘጠና ሶስት ስልሳ ላይ ደውልላቸው።
እሺ፣ ከስንት ደቂቃ በኋላ ልደውል?
ለእነሱ ነው።
አዎ፣ አሁንም ደውልላቸው። already ተልኳላ transaction ገባ። እኔ ድጋሜ ነው ማሳውቅልህ።
እሺ፣ አመሰግናለሁ።
መልካም ቀን